Hello. Hello. ወይ እ ሄሎ
ወይ ጸጋ ባይሰማ አልተሰማኝም ነበር። ምን አልሽኝ?
cancel ነው በቃ። እሺ ትተኩታል። የሞተረኛ order ግን አይደለም አይደለ? ጸጋ አ- አይደለም እዚህ የቦታ
ለ customer ኡ እኮ ግን ደውዬለታለሁ።
ምን አልከው?
ቦታውን ላ ብዙ ብለህ ላይ ቦታውን ላይ ጠይቄው ነበርና አዎ አልታዘዝም አልሩትም። እነሱ ቀብለከኛ ግን አልሳቱም። ኦርደሩ ገና ይቆይበታል።
ግን ሊ- ሊጠብቅ ይችላል። ትጠይቁታላችሁ እንጃ ብቻ ተረ- ተሩ ወይ ደው- ደውሉለት።
አይ እንደዛማ አይሆንም። በኋላ ኦፍ አንተ ኦን ታይም ትጠይቃለህ።
ኦን ታይም አሁን ወጥቷል እኮ በዚህ ሰዓት ራሱ እኮ ኦን ታይም ነው።
እነዛ እኮ አ- ነው አንተ እሺ፣ ወይ ቶሎ አሳውቁ። ሌላ አማራጭ ቢፈልግ አይ በቃ cancel አደረኩት አትስሩት አልናቸው አዎ እኮ ለሱ ለሱ ሩታ እየጠበቀው ነው።
እኮ አዎ ለ customer ኡ ልናሳውቀው ነው። አሁን እናሳውቀዋለን። አንተ ራሱ አዎ።
ጸጋብ ግን ምን ሆንክ ነው በአምሳ ስምንተኛው ደቂቃ እዛ የደረስከው ምግብ ቤት?
አይ፣ እኔ ጋር አምስት ስምንት አለ እኔ ጋር ሶስት ደቂቃ ነበረች።
ኧረ ጸጋብ በእውነት እውነቴን ነው።
እሺ እሺ አ- እሺ፣ ምን ላድርግ? ብዙ order ይዤ በ- እዛው መድኃኒዓለም ስለሆነ በሱ ደቂቃ ጨርስ ብዬ ነው።
በቃ እሺ ችግር የለውም።
እሺ፣ እሺ እሺ፣ ጸጋቤ ቻው።
ቻው